ጤና ይስጥልኝ።
Hello ጤና ይስጥልኝ። ኪሩቤል ከ BGI ሰላም።
call center ነበር ሰላም።
የምደውለው።
እሺ ሰላም ንጋት ግሮሰሪ የሚል ቤት ነበረ እና maintenance ሶስት ቀን ሆኗቸዋል ከጠየቁ እ ምንም አይነት ምላሽ አልተሰጠንም እያሉ ነው።
አዲስ አበባ ነው አ ቡልቡላ ቦሌ ቡልቡላ መድኃኔዓለም ቤተክርስቲያን አካባቢ
check አድርጌ መልሼ ደውል ይከታል
ምን አሉኝ?
ቼክ አድርጌ መልሼ ደውል አ ንጋት ግሮሰሪ ነው። ቢጂአይ አይዲ አለው።
ንገረኝ ችግር የለም።
እሺ ድንገሮት አዎ ቢጂአይ ንገረኝ ንገረኝ እንዴት ታስነዋል አርባ አምስት ሰባ ሰማንያ ሶስት አርባ አምስት ሰባ ሰማንያ ሶስት አርባ አምስት ሰባ ሰማንያ ሶስት ሰባ ሰማንያ ሶስት አይቼ እደውላለሁ
ሰማውታል
አይቼ check አድርጌ እደውላለሁ
መስመር ላይ ያሉ አዎ ይሰማኛል እሺ check አድርገው ይደውሉልን አመሰግናለሁ መልካም